hello ሰላም እንዴት ነሽ? እሺ ምዝገባ ለመመዝገብ ነበረ።
እሺ ይቻላል።
እሺ ምንድን ነው የሚያስፈልገው?
special class ነው።
እ
እሱ special class ነው።
ኦኬ እሺ መቼ ነው የሚጀምረው?
አንድ በኋላ ትምህርት የሚጀምረው ስድስት ቀን ብቻ ነው።
ኦኬ።
ማርኬቲንግ፣ ኮንቴንት ኤዲቲንግ እ በረቦት ይሰጣል።
እሺ እ ምንድን ነው ምን ትንሽ ይሰጣል።
ምን አልሽኝ? አይሰማም ድምፅ።
ያለህበት ታጨረስን ለመከተል
ኦኬ እሺ ስለዚህ ምንድን ነው የሚያስፈልገው አልሽኝ?
ትምህርት የፈለገ መጠው መጠው ትማሩ
እ እሺ